ጤና ይስጥልኝ።
አቤት hello hello ይሰማኛል?
ጤና ይስጥልኝ።
አቤት ይሰማኛል።
መልስ የደወልኩኝ።
እሺ እሺ ደንበኛችን እ እነዚህ የሞባይል የራሱን app ኦችን መጫን አይችሉም።
okay ግን እ እነዚህ የ wallet ኦች አሉ አይደለ? wallet ለምሳሌ ቴሌብርን፣ ለንግድ ባንክም ሲቢኢ ብር፣ ለተለያዩ ባንኮች ያላቸው wallet አለ። እነሱም መጠቀም ይችላሉ።
እንጂ ሌላ app መጫን አይቻልም።
ሌላ app መጫን አይች- አይቻልም። እ ባንኮቹም እንደዚህ አይነት system ኦችን አይፈቅዱም።
okay እሺ access እንዴት ነው?
እሺ እኔ በአንድ መጠቀም ፈልጌ ነው ሁሉንም።
ም- ሁሉንም ባንክ የባንኮች ATM ይቀበላል።
no no አይ እሺ።
application ኦቹንም ሁሉንም አንድ ላይ ይዘው አንድ ላይ ተጭኖ yeah እንደዛ ፈልጌ ነበረ። በቃ ችግር ነው።
እሺ ስሞትን ላይ እስከ ይቅርታ ጋር
አስፈላጊ
ያ- ልን- ልመዘግብሎት ስለሆነ ነው።
ችግር የለውም። አይ እሱ already customer ኣችሁ ሲሆን ትመዘግብኛለሽ።
እሺ እሺ፣ እናመሰግናለን። እሺ እሺ፣ መልካም ቀን ይሁንልዎት።